ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎ?
አረ ባለፈው ብር withdraw አድርጌ አልወጣልኝም እስካሁን። በ message ተናግሬ ነበር ቴሌግራም ላይ እስካሁን የለም። መልስ።
ማን ልበል ስምዎትን?
ቀጸባዎት
ቀጸባዎት
አዎ፣
ቴሌግራም ላይ ላኩት በዚህ ስም ነው?
አይ ስልሳ ሁለት ሰባ አንድ ቀጸላ ነው ወይስ
እ?
ቀጸላ ነው?
ምን
ቀጸላ ነው ወይ?
አረ ከጸባዎት ነው።
እሺ እንደሱ የሚል አልደረሰንም። ወይ ሌላ username ኡ ሌላ ከሆነ ይንገሩኝ።
እሺ እሺ